ጤና ይስጥልኝ ቻኮ። ሄሎ ሄሎ ሄሎ ጤና ይስጥልኝ።
አለው ሄሎ፣
አቤት
ቆይ አንዴ ወርድ መልሽ ልደውልሽ። hello፣
አቤት ጤና ይስጥልኝ።
ሰላሙን ናት እግዚአብሔር ይመስገን። ምን እንርዳዎት?
withdraw አድርጌ ነበረ ከአበሻ ላይ
በምን ባንክ ነበረ ውስጥ የጠየቁት?
ወደ ቴሌብር ወደ ቴሌብር። አንዴ መስመር ላይ ጠብቁኝ። የቴሌብር ስልክ ቁጥሮትን ንገሩኝ።
እ የቴሌብር ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ
ዜሮ ዘጠኝ ስንት አሉ?
አስራ ዘጠኝ አስራ ዘጠኝ አስራ ሰባት አስራ ሰባት ሀምሳ ስድስት ስልሳ አምስት ሀምሳ ስድስት ስልሳ አምስት አዎ
አይ እኛ ጋር የቆየ የ February withdraw ነው እንጂ ያለው የዛሬ የዛሬ ነው አይደለ? ቀኑ
ምን
withdraw የመቼ ነው ቀኑ?
የዛሬ
ዛሬ እኛ ጋር የመጣ withdraw የለም። ሀበሾች ጋር ደውለው approve እንዲያደርጉት ይንገሯቸው።
እኮ ሀበ- ሀበሻ ጋር መስሎኝ የደወልኩት ማጋ ነው አይ የደወልኩት ይህ ቻፓ ነው የደወሉት።
እ?
ቻፓ ጋር ነው የደወሉት።
ቻፓ
አዎ
ሀበሻ ሀበሾችን በምንድን ነው ማገኛቸው?
ስልካቸውን ልንገርህ፣ ስልካቸውን ልንገርህ እሺ እናቴ ዜሮ ዘጠኝ አርባ ዘጠኝ
ዜሮ ዘጠኝ አርባ ዘጠኝ
አስራ ሁለት
አስራ ሁለት አስራ አራት
አስራ አራት ዜሮ ስምንት
የሀበሻ betting ቁጥር ነው ይሄ?
አዎ